ሰላም ጤና ይስጥልን ቤት ቤት
አብሮ ይስጥልን። ብርሃን ካላማጣ እንትን አይቲ ባለሙያዎችን ፈልጌ ነበር።
ለጊዜው ደውልለት አይሰራም።
ቴሌግራም ላይ አውራ፣ እነሱ ናቸው ስለሱ።
ቴሌግራም አይመልስልኝ አለና እሺ ከመጣ እናሳውቀዋለን። ያው እኛ ምንም መፍትሄ ልንሰጥ አንችልም ብዬ ነው እና ገዛኝ ናቸው የሚመለከታቸው።
እና ወጥተዋ እንዴ?
እ፣ ምናልባት ምሳ ወጥተው ሊሆን ይችላል። ከመጣ አሳውቅላለሁ፣ ግን ሞክርለት ትንሽ ቆይታ።
ኧረ ሞክሬዋለሁ። ቅድም ጀምሬ ነው የሞከርኩትና እምቢ አለ።
እሺ ምን ነበር ያስቸገረክ? ምናል- ከመጣ ልንገርልን።
በቃ ጽፌለታለሁኝ። ብርሃን ነኝ ካላማጣ ማለት ነው።
በቃ እሺ፣ ከጻፈ ችግር ጽፌለታለሁ።
የለውም።
እሺ።
እሺ እሺ።
እሺ።